hello
ጤና ይስጥ ሰላም
ሰላም እባላለሁ ከአሪፍ ቤት ቶሎ ከየት ከአሪፍ ቤት እሺ
ምህረተ ወርቅ ነው አዎ እንደምን እግዚአብሔር ይመስገን እግዚአብሔር ይመስገን እ የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍ ሶስት ዜሮ ዝግጅት ላይ እርሱን ለመጋበዝ ነው
እሺ ዝግጅቱ ከጠዋቱ ሰዓት መብላመ ጥሩ ቦን እንዲያገኝ መክራል
እሺ ምን ቀን እሺ
ታህሳስ ሶስት ወይም ደግሞ ዲሴምበር አስራ ሁለት ሐሙስ ቀን አፍቅን ጠዋት ሰዓት አስራ ሶስት ሰዓት
እሺ ሞክራለን እዚህ በዝግጅት ድርጅት የሚገኝ መረጋገጥ አንቺም ያው ስራ ስለሚበዛብኝ ያው የምልሽ የሰው ላክን በስተቀር እርግጠኛ እመጣልልሻለሁ
ያው ወኪልም ላክ ይችላሉ አንድ ተካ ወኪል ካለው
እሺ ጥሩ ጊዜ ሰጥተው ስላደመጡ አመሰግናለሁ። መልካም ይሁን።
እሺ thank you bye ለመገኘት ነው ወረቀም የለውም አዎ ለማግኘት የለም thank you